ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
ስለ ሁሉ ስፖርት ነበር መጠየቅ የፈለኩት።
እሺ ምንድን ነበረ?
ቴሌብር ተጠቃሚ ነኝ እና direct ማለት
deposit ወይስ withdraw?
deposit ከራሴ account ላይ ወደ ታች ለማውረድ ፈልጌ ሁሉ ማለት Hello Cash ብቻ አምጥቶ ቴሌብር አዎ።
የሚለውን አጠፋብኝ።
አዎ technical ችግር ስላጋጠመን ነው። ሌላ method አምጥተናል እና በዛ መሰረት እ።
step ኡን ተጠቅመው deposit ማድረግ ይችላሉ። የመጀመሪያው እኛ በምንሰጠው ስልክ ቁጥር deposit ካደረጉ በኋላ screenshot አ።
አድርገው በቴሌግራማችን ስሞትን፣ ሙሉ ስሞትን፣ ስልክ ቁጥሮትንና የቴሌ የ screenshot ኡን እንዲሁም ደግሞ የሁሉ ስፖርት account ስልክ ቁጥሮትን አንድ ላይ አድርገው ይልኩልናል።
ኦኬ
ስልክ ቁጥር አ።
የያዙ የቴሌብር የሚልኩበትን
ኦኬ እሺ።
ዜሮ ዘጠኝ ሰላሳ ሁለት ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት
ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት ስልሳ ስድስት ይሄ ፍትህ አምላክ ማርዬ።
okay እሺ እሺ።
ከዛ የቴሌግራም ልንገሮት።
ቆይ አንዴ መያዣ ይዤ ልደውልልሽ።
እሺ ይቻላል።
እሺ እሺ እሺ